hello ጤና ይስጥልን። hello ዋሽንግተን ነው? hello hello አቤት፣ አይሰማዎትም?
ዋሽንግተን ነው?
ዋሽንግተን የሕክምና ማዕከል ምን ልርዳዎት?
እ፣ ቅዳሜ ዕለት አንድ ሕክምና አድርጌ ነበርና እ፣ እንትኗን ተጻፈልኝም አሁን መድኃኒት ልገዛ ሄጄ አልተጻፈም እና እሱን check ማድረግ ይቻላል እንዴ? እ እ የእንትን የ- የህመሙን አይነት ነው የተጻፈው እንጂ እ፣ መድኃኒቱ አልተጻፈም አሉ ፋርማሲ እና hello ሰማሽኛ?
አዎ ሰምቻለሁ።
ምን check ታደርጊልኛለሽ?
አዎ check አድርግና ተደውል።
ክብረት አላሙ